Hello ሰላም ጤና ይስጥልኝ። እሺ ሰላም፣ እንዴት አደርሽ? እግዚአብሔር ይመስገን አለን። ትናንት አዝ- አዝዤ ነበር ነው እሺ አሁን ደውለውልኝ ጋር አድነን አሉ። እኔ የሞላሁት ቦሌ አራብሳ ነው። ቶሞካ ጋር ተከልክለናል፣ እዛ መቀበል። ለዛ ቦ- location ቀይሬ ነበር። እስቲ check አድርግልኝ።
እሺ ስልክ ቁጥር ይንገረኝ።
ዜሮ ዘጠኝ ሀያ ስድስት ሀያ ስድስት ሰማንያ እሺ ሰማንያ አራት አርባ አራት
የት ደረሱ የሞሉት?
ቦሌ አራብሳ።
Okay። አሁን የት ነበር የመጣሉት? ይቅርታ።
አሁን ጋር አድነን አሉ ቶሞካ ጋር
አዎ ወደዛ ስለዚህ እንደዛ ስለሚያሳይ ነው ቀይሬ ወይም ለነገ እንዲመጣ ይቀበላሉ። ለነገ ገባሉ።
እሺ ግን ሞ- የሞላሁት እንደዛ ነበር። እንዴት ሎኪን ባለፈው መቶልኛል። እዚህ ሞልቼ
በደንብ አስተካክለው ካልሞሉት አንዳንዴ እንደዛ ያሳያል።
ማለት maybe እንደ item የበስተት የተሞላ item ካለ እሺ እንጂ check አደረኩ ነው። ግን አራ ነው የተሞላው location ኑ የሚያሳይ ምን- አዎ እኮ አዎ፣ እዚህ የሚያሳየው እንደዛ ስለሆነ ለነገ ቦሌ ራሱ ብዬ ላስገባሉትና
እሺ ነገ እዛ ይመጣሉታል።
እሺ እሺ thank you እሺ፣ እናመሰግናለን። እሺ።